ሄሎ ሁሉ ስፖርት ነው። እባክዎ ምን ልርዳው?
ቢት እየሰራው እያለ ከአስር ወድ በላይ ማለት ከአስር ጨዋታ በላይ አድርግ ይለኛል። ግን አስር ጨዋታ ነው የተጠቀምኩት። አንድ ነጥብ ሰባት ወድ በላይ ይለኛል። ከአንድ ነጥብ ሰባት ሰባት ወድ በላይ ነው የተጠቀምኩት። ለምንድን ነው ቦነሱ ስንት ብር ነው
የተሰጠኝ? ሶስት ሺህ
ቦነሱ?
አዎ ቦነስ ላይ ያለው ትዝ- እንደዛ ነው።
አዎ።
እሺ ስክሪንሻት አድርገው ይላኩልን ቴሌግራም ላይ
በሚት በየትኛው ስልክ?
ልንገሮት ያንሱ
እ ዜሮ ዘጠኝ ሰባ ስምንት
እሺ ሰባ ስምንት አስራ ስድስት አስራ ስድስት ሰላሳ ዜሮ ስድስት ሰላሳ ዜሮ ስድስት በሱ ይላኩልን።
እሺ።
መልካም ቀን